በቃ አይተሙን ስለሞላሁት የቤት ውስጥ ሊያልፉ ናቸው።
Hello ሰላም ጤና ይስጥልን።
አቤት ርብቃ ችፕ ነበር የምንደውለው።
እሺ ይቅርታ የሆነ group ላይ ሶስት ኪሎ አቮካዶ አዘው የ delivery ም ተቆርጦቦት ነበር እና ነገ እንልክሎት ነበር። ነገ መረከብ ይችላሉ?
ዛሬ ነበረ የተባልኩትኝ ግን
ይቅርታ ዛሬ አልተረከቡም አይደል? አልመጣም።
አልተረከቡም። አይ አልመጣም።
ይቅርታ በጣም ለነገ እናምጣለው። የት እናምጣ location
እሺ so location already እዛ ላይ ሞልቻለሁ። ቸርችል
ቸርች ቲፒዮ ነው።
እ፣ ቸርችል ፒያሳ ማለት ነው።
እሺ እሺ እናመጣለን።
እዛ ነና ሰዓት ምን ያህል መይቱ አካባቢ እንደሆነ ማወቅ እችላለሁ?
ሰዓቱን ጠዋት ላይ ነው። የ driver ኡን ቁጥር ከነገርነዎት በኋላ ነው check ማድረግ የሚቻለው ምን ላይ እንደደረሰ። አሁን ላይ አይቻልም፣ ማወቅ አይቻልም።
Okay እሺ በቃ ጠዋት ይመጣልዎታል።
እሺ አመሰግናለሁ።
እሺ እሺ መጣ